Hello Hello አመዛህ እንዴት ነሽ?
ሰላም ከአቢሲኒያ ነበር ደወልኩልሽ።
አቢሲኒያ አዎ ኃይለማርያም ማሞ ቅርንጫፍ mobile bank ተሰርቶልሽ ነበር።
የ customer ማን ነው? የ personal ስልክ ላይ አይደለም የደወሉት office ስልክ ላይ ነው።
ምን ምን አልሽኝ?
የድርጅት ስልክ ላይ ነው የደወሉት። አውቀዋል?
አይ አላወቁም። አመዛህ ብሎ ይሄ ስልክ በሞባይል ስለተጻፈ ነው።
አይደለም ተሳስተዋል። ይቅርታ። እሺ